ሄሎ
ሰላም አባት ሰላም
ችፕ ችፕ እንትን ላይ group invite እንትን ሳረግ create ሳረግ እሺ
እነሱም ማውረድ አለባቸው app ኡን አዎ join የሚያደርጉ ሰዎች app ኡ ያስፈልጋቸዋል app ኡ ያስፈልጋቸዋል አዎ ከዛ join ለማድረግ እኔ አዎ፣ create አድርጌ ስልክላቸው እነሱ join እነሱም ያደርጋሉ የሚፈልጉትን ነግረውኝ ነው አይደለም እናዘው እኔ በአንዴ ያብዛለሁ ማለት ነው አዎ ለ- አይ እንትን ለምሳሌ አንድ group ለ- እየብራሱ አንዳንድ group ነው የሚያደርጉት አሁን ለምሳሌ ለሽንኩርት ለሽንኩርት አንድ እ።
group create ያደርጋሉ
እሺ ከዛ የፈለጋችሁትን ኪሎ ታዛላችሁ እነሱም አንተ ጋር join አድርገው የፈለጋ- የፈለጉትን ያዛሉ ከዛ ለድንች ደግሞ ሌላ group ነው create የምታደርገው አሀ እንጂ በአንዴ እንትን አትልም ማለት ነው አዎ በአንድ የሁሉንም order ማድረግ አይቻልም ያው
እና እንዴት ነው ታዲያ የምናደርገው ሽንኩርት ብቻ እንበል
ከዛ ድንቹንም create አድርጋችሁ አዲስ የፈለጋችሁትን ያህል create ማድረግ ትችላላችሁ
አሀ በየጊዜው ማለት ነው። ድንችም ላይ ሌላ ግን ያው ቁጥር መሆን ይችላል ተደጋጋሚ አዎ ይችላል በአንዱ ቁጥር እ?
ሁለት አዎ ይቻላል በአንዱ ቁጥር ሁለቴም ሽንኩርት create ማድረግ ይችላሉ ከፈለጉ
ለስንት ጊዜ ነው እሱ የሚሆነው እ፣ እስከቻላችሁት
ሀሳብ የገባ አሁን ዛሬ ለምሳሌ ሽንኩርት እንፈልጋለን አሁን ቲማቲም ዛ- ምናምን ብለህ ሞላ አዎ ትሞላላችሁ ድጋሚ ያኛው ይሄ product ሳይመጣ ድጋሚ ማዘዝ ትችላላችሁ እዛው
አሀ ሌላ አንድ ሽን- ላይ እኮ ይመጣልን እኮ ነው አዎ አሁን ለምሳሌ ዛሬ ከሞሉት ለነገ ነው የሚመጣው product ኡ
ስለዚህ ቲማቲሙም ላይ ምኑም ላይ ሁሉንም ማስገባት እችላለሁ ማለት ነው የምንፈልገው ሶስታችን ሶስት አዎ የቲማቲሙ ላይ ሁለት ያስገባሉ ሽንኩርቱ ላይም ሁለት ያስገባሉ እዚህ ያደርጉ እ፣ ይሞላል የምፈልገው ላይ ሁለት ግን ተመሳሳይ ቁጥር ቢሆን ችግር የለ አንድ አይነት ነው የምንፈልገው ችግር የለውም ምን ኪሎን ነው ወይስ እ፣
አይደለም ቁጥሩ እንጂ ቁጥሩ መ- የምፈጥረው group አ ተመሳሳይ ችግር የለውም ተመሳሳይ ሰው ቢሆን ችግር የለውም በቃ እነሱ ጋር እንደዛ አደርጋለሁ እሺ አመሰግናለሁ እሺ እሺ መልካም ቀን እሺ